ሄሎ ሄሎ ሄሎ ሄሎ፣ አይሰማም?
አሁን አይሰማም ይሰማል። እኔ ይሰማኛል።
እና ለስራ ሊመዘገብ ፈልጌ ነው። ከጀሙ አካባቢ ነው የምደውለው
ስራ እንደዚህ አይመዘገብም።
እ ስራ በዚህ አይመዘገብም።
የት አክ- ቢሮአችሁ የት ነው? ልምጣ?
ምዝገባ የወጣ የለም እኮ
እዚህ ሚዲያ ላይ ተለቆ አይቼ ነው። እሺ
ወይም ደግሞ እ፣ ቦሌ ከዴች ገዳህዛ ደግሞ አለ እዛ ዴቻ እ- እ? አቤት።
ቦሌ
እሺ በቃ እሺ።